ሄሎ ሰላም ጤና ይስጥልኝ። ቁሜ ነህ?
ቤት ቤት እኮ ድሮ የሰደድኛል።
ምን አልከኝ?
ቤት ቤቱ እኮ አካውንቱን ባለኝ ድሮ በ- በ- ትናንትና እየሰራ ነበረ።
እሺ አሁኑ ፓስወርዱ ሲቀድም ባለች እሺ፣ እንደዛ ከሆነ ማለት ነው ፓስወርድህን ተሳስተህ ይሆናል። ትክክለኛውን ፓስወርድህን ያስገባኸው?
አ- አዎ ትክክለኛ password አስገብቼ እንደውም forget ም አድርገም አለ።
እሺ እ፣ እስቲ forget በለውና አንድ ጊዜ እ?
ሞክረው። forget password በለውና እሺ
ሞክረው እስቲ አንዴ።
አ- ሞክሬ ካካት ልደውል።
አዎ ይቻላል።
እሺ እሺ አባቴ፣ እሺ መልካም ቀን።
እሺ thank you እሺ